አሁን ዘመቻ ብረት ድርቅና ማስጠቀሻ ሰላም ናቸው።
ሄሎ፣ አቤት። እግዚአብሔር ይመስገን።
ስልክ ፈልጌ ነበር።
የምን ስልክ?
ሳሊ የሚባል ድርጅት
ምን ድርጅት?
ከባድ ሳሊ እ?
ኤስ ኤ ኤል አይ
አሊን ያልከኝ?
ኤስ ኤ ኤል አይ ሳሊ
ሳሊ።
አ የምን ድርጅት ነው?
የ agriculture agriculture እቃዎች ናቸው።
agriculture።
አ
እሺ፣ ቁጥር ፖርተር ቁጥር ነው።
ልስጥና check አድርግ።
እሺ፣ እሺ፣ ቁጥር ያዝ። ቁጥር ልንገርህና ደውል። ዘጠኝ ሰማንያ አምስት ሰማንያ አምስት ዜሮ አርባ አራት አርባ አምስት ሰማንያ አምስት ሰማንያ አምስት
አርባ አራት አርባ አምስት አርባ አምስት ሌላ ሁለተኛለ አርባ አምስት አዎ ሳሊ ብለህ አይ ሳሊ የሚባል ድርጅት ነው ብለህና ጠይቃት። ሌላ ቁጥር የለም ይሄኛው ብቻ ነው።
እሺ፣ አመሰግናለሁ።
እሺ